ጤና ይስጥልን። ቢጫ ኢትዮጵያ በስራ ነኝ። እባክዎ የምልዳው
ሰላም ነው እማ?
እግዚአብሔር ይመስገን። የምልዳው አለን። ትላንት ደውዬ ነበር አልመጡም። ማሽን ተበላሽቶብኝ ይሻል ነበር።
እሺ
ኬንቴሪ ኮንዶሚኒየም አለም ገና
እ፣ በዚህ ስልክ ነበረ አዎ፣ ያስመዘገበው?
በዚህ ስልክ እኮ ነው የደወልኩት።
እሺ፣ መስመር ላይ ስራ እስካሁን አልሰሩ ትላንት ጀምሮ እየተሰራ አይደለም።
ካሜሮን ግሮሰሪ ናት።
አዎ
እሺ እ፣ ትናንትና ጥያቄው ተ- ወደ ጥገና ባለሙያዎች ተላልፎለታል። አልመጡሎትም እስካሁን ድረስ።
አልመጣም።
እሺ የት አካባቢ ነው የሚገኙት? ይቅርታ።
ኬንቴሪ አለም ገና ኮንዶሚኒየም ያውቁታል።
እሺ እ፣ ደንበኛችን እስካሁን ድረስ ካልመጡሎት እ፣ እኔ ደግሜ ያስተላልፍሎታለሁኝ። እ፣ ያው የወረፋም ጉዳይ ስለሚሆን ትንሽ በትዕግስት ይጠብቋቸው።
እሺ በእናትህ ብዙ ሰው የተመለሰ ስለሆነ ስራ ይሰራን አለ ለዛ ነው።
እሺ ደንበኛችን ጥያቄውን አስተላልፍ ያለሁ። ሌላ ምረዳውት ነገር አለ?
ሌላ ምን ከረዳሽን በቂ ነው። እስኪማ እሺ ስለደወሉ እናመሰግናለን። አገልግሎት ያሉትን ሀሳብና አስተያየት ከሚሰሙ ድምጽ በኋላ አስቀምጡልኝ። መልካም ቀን ይሁንላችሁ።